ጤና ይስጥልኝ የጥሪ ማዕከል
አሁን ደውዬ ነበረ ለአርብ ለዘጠኝ ሰዓት እሺ ሊያዝሎት
አዎ እና እንትኑ ማለት ነው ከአዋሽ ጋር ነው ባለፈው እዛ እያለሁ ከአባይ ጋር አድርገውልኝ በጣም ለፍቼ ነው እንትን ያልኩና ከአዋሽ ባንክ ጋር ነው የምታያይዝልኝ አሁን እሺ ችግር የለም ምን ያህል ደቂቃ ነው የሚቆይ expire አያደርግም እንትኑ ኮድ ቁጥሩ ዛሬ ይቆያል ዛሬ እስከ ማታ እስከ ስድስት ሰዓት ድረስ ይቆያል
ከሚዘጉ ድረስ ይቆይልኛል ይቆያል አዎ
በቃ እሺ እሺ ስም ልንገርህ አዎ ይንገሩ ጋሸው
ጋሻው
ውዱ ጌቴ ጋሸው ውዱ ጌቴ እሺ